ሄሎ
ሄሎ
አቤት ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
እሺ፣ ምን ልርዳዎት?
እ፣ ሳይክል ስንት ቁጥር ስንት ስንት ቁጥር ነው ያላችሁ?
ሀያ ስድስት
ሀያ ስድስት ስንት ነው ዋጋ?
የት አካባቢ ሆኑት? አሁን
እኛ አዲስ አበባ። የት ነሽ አንቺ?
እኛ ለመብራት ኃይል አርሴማ በፊት እኮ እና ዋጋ ስንት ነው?
አሁን መቶ ሀያ ሺህ ከቫት ጋር መቶ